ለነገቢያት ሄሎ፣ ጤና ይስጥልኝ።
ሄሎ፣ እግዚአብሔር ይመስገን። ሰላም ናችሁ?
ሰላም ከቺፕቺፕ ነበር የምደውሉት።
እሺ።
ኦርደር አድርገው ያልመጣ አይተም ነበሩት?
አዎ።
ምን አይ ነበር?
አልደረሰኝም። ት- እንትን ድንች
መቼ order ያደረጉት ነው?
እ፣ አርብ ዕለት ጠዋት ነው እንትን ያለው okay፣ አምስት ኪሎ የመጨረሻ።
ነው።
አዎ።
እሺ፣ ነገ መቀበል ይችላሉ?
እም፣ በቃ ሰኞ ብታደርጉልኝ ደስ ይለኛል። እዛው እ፣ ለሰኞ ይሁን።
በሰጠሁት አድራሻ። አዎ።
እሺ፣ እዛ እሺ፣ በልደታ ሰኞ አድራሻ?
እንልክሎታለን። እ፣ አዎ።
እሺ፣ የት ነበር location ኑ?
እዛው ልደታ።
ልደታ።
አዎ፣ ተስፋ ኮከብ ትምህርት ቤት።
እሺ፣ እሺ፣ ሰኞ አዎ።
እንልክሎታለን።
አዎ፣ ቅድም ደውሎ ነበረ ኦኬ።
የሆነ driver ሩ ነው?
እንግዲህ እ፣
እም፣ የት ነሽ ምናምን ብሎ ደውሎ ነበር። ነግሬ እስካሁን አ- ምንም እንትን የለም።
እሺ፣ ከ ያው እስከ ማታ ከመጣ okay። ለነገሩ ልደታ ስለሆነ ያው ቢሮ ነው አይደል የሚሆነው?
አዎ ለሰኞ እዛው ቢሮ ነው የምቀበለው።
በቃ እሺ፣ ለሰኞ አዎ።
እንልክሎታለን።
እሺ እሺ፣ እሺ፣ እሺ፣ አመሰግናለሁ።
መልካም ምሽት።
እሺ።